ይመስገን የኔ ጌታ። ደረሰ።
ሄሎ ጤና ይስጥልኝ። አእምሮሽ ኬሚካል
እሺ እ፣ ሴምሲ አይደለ?
እ?
ከቢዩ ዴሊቨሪ ነበር የምደውለው።
እሺ ማ ሴምሲ ብራንች ነው አይደለ?
አዎ ኬሚሲ ብራንች እሺ ኦርደር ቼክ አድርጊልኝ እና ምን እ፣ በኦርደር ምን ነምበር ዘ- እ፣ ዘጠና አንድ ሰማንያ ዘጠኝ ሀያ አራት ኦርደር አልተዘዛችሁም?
አሁን አሁን አዘዙ አሁን አዘዙ።
ስለዚህ የተሰራ ነው።
አዎ እየተሰራ ነው።
አይቆይም አይደል? ቶሎ ይደርሳል።
አይቆይም አይቆይም።
እሺ እሺ፣ አመሰግናለሁ።